ቺፕሶች ልበላ ሌሎ ሰብ
አለ ቺፕ ቺፕ ልበላ አለ እንትን ስኳር ይዤ ነበር አንድ ኪሎ እሺ አለ
ሄሎ ይሰማኛል።
ሰው አጣው እ ሰው ስላጣው ብሩ እንትን ይመለስ እሺ ሰው አጣው ብቻዬን ሆንኩኝ።
እህ፣ ዛሬ ነበር ያዘዙት።
አ- አዎ ዛሬ ነበር አዎ ያዘዝኩት።
አራት ሰዓት ሲሞላው fail አድርጎ ይመለሳል ብሮት።
እሺ በቃ እንትን ማለት ሌላ ጊዜ ሰው ሳገኝ አዛለሁ።
አዎ ችግር የለውም። እሺ fail ያደርግና አራት ሰዓት ሲሞላው ይመለሳል። ችግር የለውም። እሺ እናመሰግናለን። መልካም ቀን